አስራ ቀን አስር ቀን ምናምን አድርጎታል። አዎ። አዎ። hello ወይ ነው።
መልሼ ደወልኩኝ። የ driver ስልክ ልንገሮት።
እሺ አንዴ ሊያ እሺ
ቡኒ ሳይሆን ከቀኝ አይደለም አረፍ ሰሚት ነው አደለ? location ኑ ሰሚት ነው አደለ?
አዎ ሰኒ እሺ ልንገሮት።
ዜሮ ዘጠኝ እሺ ዜሮ ሁለት ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰባ አምስት ሰላሳ አንድ እሺ ሰላሳ አንድ አዎ ትንሽ ቆይተው ይደውሉለት፣ ይዞት አሁን ይወጣል።
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን